ጤና ይስጥልኝ ጠብታ አምቡላንስ።
hello ጤና ይስጥልኝ እመቤት።
አብሮ ይስጥልን።
ለነገ ጠዋት አምቡላንስ ፈልገን ነበር። ጠዋት ነው መደወል ያለብን። ከዚህ በፊትም ተጠቅመናል። ከተክለ ሃይማኖት አዲስ ሰፈር እንደገና መመለስም አዎ reservation ስለሌለ ጠዋት በምትፈልጉ ሰዓት ነው የምትደውሉለት።
ከስንት ሰዓት ከስንት ደቂቃ በፊት መደወል ያለ ሰላሳ ደቂቃ ቀደም ብላችሁ ብትደውሉ ይመረጣል።
ሳሪስ ነው። ከሳሪስ አዲስ ሰፈር ተነስቶ ተክለ ሃይማኖት ሆስፒታል ይመጣል። ከዛ ደግሞ የሚፈታለት ነገር አለ። መልሶ ተከ- ወደ ሳሪስ ሰፈር ይሄዳል። ዋጋውን እናውቀዋለን፣ ግን እም፣ እንትን request ኡን ለማድረግ ስን- ከስንት ደቂቃ በፊት ብዬ ነው።
ሰላሳ ደቂቃ ቀደም ብላችሁ እዛው አካባቢ ያሉ
እዛው አካባቢ ሳይሆን መገናኛ ነው መነሻችን።
መነሻው። እሺ አዎ።
እሺ፣ በቃ ደውላለሁ ጠዋት። እሺ እሺ thank you። እሺ እናቴ፣ እሺ።
እሺ